ጤና ይስጥልኝ። Best Bet ቃል ኪዳን ነኝ ምን ልርዳዎት
እስካሁን አልገባም። እስካሁን አልገባም። deposit ምን ነበረ?
deposit deposit አድርገው ነው?
አዎ፣ እስካሁን አልገባም። ጅማ ነው ጅማ። ቅድም አንቺ ነበረ ያናገረሽ።
ምን አሉኝ?
ቅድም አንቺ ነበረ ያናገረሽ።
እ፣ አይመስለኝም። ብዙ ነን። ይቅርታ እኮ እሺ። deposit message ኡን ልከውልናል ቴሌግራም ላይ።
አዎ፣
እሺ። የቴሌግራም ስሙን ይንገሩኝ።
እ deposit ያደረጉበትን message ቴሌግራም ላይ ላኩልን።
ላኩት እኮ ጅማ ጅማ ጅማ ጅማ። አዎ፣ ላኩት ቴሌግራም።
እሺ የአዋሽ ስልክ ቁጥሩን ይላኩልን። እሱ ላይ አዋሽ የሚጠቀሙበትን ስልክ ቁጥር
ዜሮ ዘጠኝ ሀያ አይ ዘጠኝ እዛ ላይ ይላኩልን። ቴሌግራም ላይ ይላኩልን። ሌላ ሰው እያዋራሁት ስለሆነ ለእሷ ይመልሱላት።
እሺ፣ ያው ላኩት።
እሺ በቃ ታዋራቸዋለች። እሺ